industrial
ጤና ይስጥልኝ። አይሰራም እንዴ ዛሬ እንትናቸው እምቢ አለ።
ምናችን
application ኡ website ኡ አዎ፣ application ኡ ይሰራል ይሰራል።
አልገባለኝ። ትናንትና ማታ ተቋርጦብኝ በርጌ ነው አይ ይሰራል፣ ምንም ችግር የለውም። እስኪ እ፣ በምን ገብቶ- በምን browser ነው የምትጠቀመው?
Chrome ነው ግን ከ Chrome ላይ distribute የምትለው app- app አለች አይደል?
አዎ አዎ አዎ።
ደስ ነው ገብቼ game እንደጀመርኩ ነው የተቋረጠው።
ነጭ ነው የሚመጣብህ?
አይ ገና clear option ኡን አዎ ነ ስካሩ ነጭ ነገር ነው የሚመጣው?
እየጫወትኩ ነበረና ጽሁፎች ምናምን የለም የኮምፒውተር አዎ አዎ።
እንደዚህ አይነት ጽሁፍ አመጣና ቆመ። ከዛ ወጥቼ clear አድርጌ ገና ስገባ እሺ load የምልባትም ዝም ብላ እንትን እያለኝ እስኪ screenshot አድርገህ ላክልን ቴሌግራም ላይ። እያናገርከን ነበር ቴሌግራም ላይ?
አይ አላናገርኳችሁም። አይ ከብትንማ በምን ልላካልላችሁ?
screenshot አድርገህ screenshot አድርገህ ዝም ብለህ እንትኑ app ኡ okay፣ screenshot አድርጌ አዎ